አይነት አስፔድ ነኝ እባክዎ ምድረው
አሁን ሞክረው ነበር እና እሺ ቀኑን አገኙት?
ቀኑ ሀያ ሁለት ዜሮ አምስት ሁለት ሺህ ሀያ አራት እንደ አውሮፓውያን አቆጣጠር።
እሺ ስሞትም አለ በሌላ እርሶ እንደመያችን አዲሱ አዲሱ ማ ዳዊት
አዲሱ ዳዊት። እሺ ደመያችን በምነግሮት ስልክ ቁጥር በቴሌግራም እ እ ይላኩልን screenshot ኡን አንስተው
እሺ እስ- እንትን text ደርሶታል አይደል? ከቴሌብር እ?
ከቴሌብር text message ደርሶታል አይደል? እንደተቆረጠ
አ- አልደረሰኝም።
አልደረሱትም?
አዎ።
እ deposit ሲያደርጉ ምንም አይነት message አልገባሉትም ወደ ስልኮት?
አዎ።
ስለዚህ አልቆረጠቦትም ማለት ነው። ከቴሌብሮ ላይ ደመያችን ከለርዙ ላይ ማለት ከኦንላይን ላይ ተቀንሷል ግን
እኮ የተቀነሰውን የሚያሳይ screenshot ይላኩልን።
አልመጣኝም።
እሱኛውን ይ- screenshot ኡን ይላኩልን። ከቴሌብሩ ላይ wallet ኡ ላይ ገብተው ሪፖርቱን ማግኘት ስለሚችሉ እ።
ማስተላለፉን የሚያሳይ screenshot እ፣ አንስተው ይላኩልን። ስልክ ቁጥር ልንገሮትና በሱ ይላኩልን።
እሺ፣ እሺ።
ዜሮ ዘጠኝ ዘጠና ሁለት እ።
አስራ ሶስት እ።